ጤና ይስጥልኝ።
ሰላም ወይዘሮ ተናኝ ነው?
አዎ፣
አዎ እዛ ከፕሪንስቶ ነው ምስ ነበር ምደውሎት።
እሺ።
አዎ እንዴት ነው ተሰ አገኙ የሚፈልጉትን እሱን ቼክ ላርጉ።
አዎ አንድ ልጅ ደወለልኝና አሀ
ተነጋገር ተነጋግረን ለአርብ ቀጠሮ ይዘናል።
ለአብ መልካም እሺ፣ ቼክ ላርጉት ብዬ መስተናገድ አመሰግናለሁ። አግኝቻለሁ። ያው ደወሉልኝ።
መልካም መልካም አመሰግናለሁ። ቻው።
ሰላም